condition.
Hello.
Hello? ሄሎ ሄሎ በዚህ ስልክ message ብዙ ጊዜ ተልኮ ሳየው message ኡን በዚህ ስልክ ደውይልኝ የሚለው አንብቤ ያየው ምንድን ነው?
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ኦ፣ ሽልማት ነው እኔ
አዎ game ኦችን ሲጫወቱ ሽልማቶች አላቸው።
ሳላውቅ ለመጠየቅ ፈልጌ ነው። ብዙ ጊዜ ሁሌ message ስለሚመጣልኝ ነው።
አ፣ የቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው Hello
እየሰማሁ ነኝ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለ እሺ
ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልሶች አሉ። መርጦ መጫወት ነው።
እሺ እሺ እሺ፣ አመሰግናለሁ።
ችግር የለውም። እሺ፣ መልካም እድል